ጤና ይስጥልኝ ከየስኮርስ ጀርመን ልርዳዎች ሄሎ ሄሎ ሄሎ እባክህ ይሰማዎታል? ሄሎ እሺ ምላሽ እያገኘን ስላልሆነ ከዚህ ላይ አቋርጠነው መልካም ምሽት